ቤት ሄሎ
ሰላም።
ያው ላኩ
ምኑን አባትዬ፣ ምንድን ነው የላከው?
معي والله ما أدري.
أخو صدرت رشيد الرصيد لا.
انت لاكه الرصيد انت لاك የት ነው የላከው?
إيه، تيليجرام قال ማን ልበል ስምህን?
ايه كم ايه كي ايه كي محمد መች የት አለ? አላከውም እኮ አይታይም። የላከው ትኬቱን ብቻ ነው። እሺ ትኬት አይዲው እንዲታይ አድርገህ بس ላክልኝ።
م- انت عايز- بس تلك على لما
ይኸውልህ ስማኝ፣ አይቼዋለሁ የላካውን ማለት ነው። እና ቲኬት አይዲ አያሳይም። እሺ በደንብ ሙሉን አድርገህ ላክልኝ።
يا اخوي لما عايز صور صور عايز صور دل فلان فاك العقي